ጤና ይስጥልኝ ሰናይ ክሊኒክ ጤና ይስጥልኝ ሰናይ ክሊኒክ ነው እሺ ከ ArifPay ነበር የምደውልልዎት ሎዛ እባላለሁ እሺ በ POS ማሽኑ ላለፉት ተከታታይ ጊዜያት ምንም አይነት transaction የፈጸሙ አይደለም እና ከዛ ጋር በተያያዘ ካ- ያጋጠመ ችግር ካለ ለመጠየቅ ነበር customer አለመኖሩ እንጂ ያጋጠመ ችግር የለም እሺ እሺ ስሞትም አልበል እርስዎን መዓዛ እሺ እሺ እናመሰግናለን ስለሰጡን መረጃ መልካም ቀን ይሁንልዎ